హలో
హలో అది
హలో హలో హలో ఇంకో
అబీద్ హలో అబీద్ ఇస్లాంలో జబీర్ में मालूम है
يكون الشهادة नहीं मालूम
انت تفش بكاب انك ترينر سلك سدول لنا الساشن اللي من وتقول
لا ባለ አናገርኩ የቤቱን ያናገርኩ የሱቅ ምናምን ነገር እውቅና ምናምን አውርተን ነበር ሲገናኝ
ቃል ወኒ አፎ ለቅሶ ላይ ነው ያለሁት የምሽን ነው እውነት ታላቅ ወንድሜ አበረ
መቼን ቆየ በልሽ በስማ
ይቅር በጣም አይዞሽ አይዞሽ ቆይ በቃሽ እሺ ታዲያ ያጽናና አይዞሽ ቆይ አሜን እሺ